እንደዛ ስለሆነ እዛ እዚህ ሳለበት ከዚህ ከሌሎች hello
ሶፊያድ አቤት
እኔ የምልህ እ የቋንጤ ብሩክ አብ የሚባል
እ ዛሬ orange አውጥተህለት ነበር አይደለ? ብሩክ አብ
orange እ
የት ነው
ብሩክ አብ የሚባል orange ሳይሆን ሽንኩርት መቅዶኒያ
መቅዶኒያ እኮ እኔ አይደለሁም እኮ
ሶፊያድ አይደለህ?
አዎ እኮ ሌላ ሰው ሌላ ለሌላ ሰው ነው የተሰጠው እና አሚር መስ- አሚር አይደለም ማን እነ ነው?
ማቲ መሰለኝ
እርግጠኛ ነህ ወይስ መሰለኝ ነው?
አዎ እኔ ሳሪስ ነኛ እኔ ወደ ሳሪስ መስመር ነበርኩ እና ማን ነው እሺ የወሰደው?
ወደዛ እነሱ መሰለኝ እሺ እሺ፣ ቼክ ላርጋቸው በቃ። እሺ አዎ እኔ ወደ ሳሪስ ነበርኩ እሺ እሺ